እኖራለሁ አለሁ። hello ወይ መልሼ ደወልኩልዎት።
እሺ ይቅርታ customer ሯን check አድርጊያት ነበረ እና የሰላሳ ዘጠኝ ብሩን አደረግኩ ብዬ ነው። ስለዚህ እንዲመጣልኝ አልፈለግኩም ስላለች ይሄኛው refund ነው የሚደረግልዎት ብሩ።
ስለዚህ ተመላሽ ይሆናል።
አዎ ተመላሽ ይሆንልዎታል።
እሺ ዛሬ እና አመሰግናለሁ።
ነገ refund የምታደርገዋል ስለሌለች ሰኞ ነው የምናደርግልዎት።
okay እሺ። ግን እ፣ አስተያየት ልስጣችሁ።
እሺ እንትን እ፣ ሲደረግ አሁን ለምሳሌ እንዳላችሁት እቃውን የምታቀርቡ ከሆነ እሺ በ group ም እኔ ሰው ልመሰርት እችላለሁ። ግን አዎ አንደኛ ሽንኩርት ብቻውን አንፈልግም። አንድ ላይ የ order የሚደረግበትን ነገር አስተካክሉ። ቲማቲምም፣ okay።
ድንችም ሁሉንም ነገር ማድረግ ስንፈልግ okay በአንድ group ውስጥ የተለያየ item ብናዝ ነው የሚሉኝ አይደለ?
item አዎ የፈለግነውን item ኦች አዎ ለምሳሌ ብዙ እኔ ሶስት ነገር customer እያለን ነበረ። አዎ አራት ብፈልግ አራት አንድ ላይ ማዘዝ ከፈለግን አንድ ላይ ነው መሆን ያለበት።
እሺ እሺ፣ እስኪ እናስተካክላለን ወደፊት እሱን እ፣ ይሄንኛውን ሰኞ refund እናረግልዎታለን።
እሺ አመሰግናለሁ።
እሺ መልካም ቀን ይሉት።
አሜን።